ሄሎ አቤት ሰላም ጤና ይስጥልን። ቴሌቪዥን
እግዚአብሔር ይመስገን።
አለን። ምን ልርዳው ነው?
አይ ስሞላ እየወሰደብኝ ነው። በቀደም ደውዬ እንደ ይኸው ዘጋድሻል አለኝ። አሁን እየወሰደብኝ ነው። ምንድን ነው ማድረግ የምችል?
እስቲ ስልኮትን ይንገሩኝ እና እ?
ስልክ ቁጥሮትን ይንገሩኝ።
ዜሮ ዘጠኝ እሺ
ሀያ ስምንት ሀያ ስምንት ሰላሳ ስድስት ሰላሳ ስድስት ሀያ አራት አስራ አምስት
መስመር ላይ ይጠብቋል።
እሺ እናስተካክሉ
ተቋርጦሎታል እኮ እ?
ተቋርጦሎታል።
አይ አሁን ትናንትና ሞልቼ ነበረ ሶስት ብሩን ፓኬጅ ስገዛበት ሰባት ብሩ አሁን ባየው የለም።
አይ ተቋርጦሎታል፣ አቋርጠውታል።
እሺ እስኪ እንግዲህ እሺ